ቆይ ማጥፍ እለታለሁ። እሺ
ሄሎ ወይ ወይ ሰላም ነው? እንዴት ነሽ? አላ እንትኑ እኮ banner ኡ open አላረግም ብሎ በመስ sticker ኦች ይከፍታሉ። banner ኡ ነው ማይከፍተው። okay በቃ እዚሁ በዚሁ ባለው አመት ላመቻች አይደል?
አዎ፣ በሌላ device ምናምን ለመስራት ሞክረው እንጂ አ ዛንስቼ ብልክ ልክ ይበላሽብሃል። አንተም ሲጀምር ሳይዝንም ይለቃል።
okay በቃ ችግር የለም። እዚሁ በ sticker ኦቹ እኮ እንትን አድርጌ ምናምን እ፣ አቀናብሬ ልስራልህ ብሎኛል እሱ አይ no no ይሄ ቀጥታ ለምን ለእነሱ forward አታደርግላቸውም?
እ
ቀጥታ ለእነሱ ለምን forward አታደርገውም?
አይ አድርጌዋለሁኝ። እዛም አይከፍትም ታውቂያለሽ። እንትኑ ላይ ለሱ አዎ ለእነሱም ልኬላቸው አልከፍትም ሲል የምጠቀሙት browser ነው።
እ እንትን ፒዲ እንትን አትጠቀም፣ YouTube Microsoft Edge ኡን ተጠቀም።
እስቲ በቃ እነግረዋለሁ። እንትን የሆነ የሚያ- እንትን የሚልበት application ካለም ያው እንትን ይለዋል።
አይ ካል አንዳንድ ጊዜ visible ላይሆን ይችላል። ይኸኛው የሚከፈትበትና ምናልባት እንትን የተላከበት ራሱ እ፣
ላይ ሊያጠን ይችላል እና የላክል እንደሆነ ካየሁት ባዶ ነው የሚያደርገው። ባዶ ሳይሆን ችግሩ የሚከፈትበት እንትን ነው site ነው እንትን Microsoft Edge ኡን ተጠቀምና በሱ ክፈትበት።
okay በቃ ችግር የለም። እዚሁ ባለው ራሱ እንትን እንዲጨማምርበትና እንትን እንዲል አደርጋለሁ። እሺ አመሰግናለሁ። እሺ።